Hello ፍቅር
ሰላም ነኝ።
ሰላም። እሺ ምንድን ነው order እየያዝኩ ነው፣ ግን እየገባልኝ አይደለም።
Order እ Order እየገባልኝ አይደለም። ለምን እንደሆነ እኔ አላውቅም። እኔ ጋር መጀመሪያ መጥቶ ቆይቶ የተያዘው ሰው ጋር ነው የሚገባው።
Okay እኩል accept እያልክ ይሆናል። ዛሬ connection በጣም ያስቸግራል እና አረ ቶሎ ቶሎ በጣም ነው ረድተሻል
እያረኩኝ ነው።
እኮ እ፣ እየተቀደምክ ነዋ።
ኧረ ለዛ እኔ- ነው። ሄሎ ሄሎ
ወይ እና ደግሞ connection ኡ ነው በጣም late ስለሆነ ዛሬ ቶሎ አይደለም ከአንተ የሚወጣው ቆይቶ ነው የሚያሳየ እና ቶሎ ቶሎ refresh በለው።
አኮ ይኸውልሽ አንደኛ ማለት ነው ስልሽ ነው ስልኩ እንዴት ነው የሚይዘው